መንግስት ቤት ቃል ኪዳን ነው የምንደርደው።
ቦነስ ለማስለቀቅ ነበረ።
እሺ cashier code ኡን ወይም ticket ID ውን ይንገሩኝ።
አስር አርባ አንድ ሀምሳ ሶስት ሀያ አንድ
አስር አርባ አንድ አስር አርባ አንድ እሺ
ሀምሳ ሶስት እሺ ሀያ አንድ ሀያ አንድ እሺ በአራት ጨዋታ ቀይ ነው።
ማርያም በይ ማርያም ሴት ሴት